ሄሎ
ሰላም ደህና አደርሽ?
ሰላም፣ እንዴት አደርሽ?
እግዚአብሔር ይመስገን። ትላንትና ደውዬ ነበረ።
እሺ
እሺ እ- እ- እንትን ምንድን ነው ማሽን ሞሪ ሰጥቻለሁ ምናምን ብዬ ለአንቺ ይሁን ሌላ ሰው ይሁን አናግሬ ሲናምበር ሰጥቼ ነበር ልታይልኝ።
ትላንት በዚህ ደውለሽ?
አዎ እሺ አዎ አዎ፣ እስኪ ደውለሽ በ- ነበር።
አንቺ እሺ፣ ነሽ አንቺ እኔ ነበርሽ?
ነኝ፣ እሺ እኔ ነኝ።
እሺ እ፣ ስልክ ጨካ- ነበር ነግረሽኝ ነበረ።
አዎ
ሰባት ሺህ ብር ከፍዬ ቆይ፣ እሺ check እያደረገች ነው ስላልነገረኝ ነው። እሺ እስኪ በእናትሽ ጠይቂልኝ፣ እደውላለሁ በኋላ።
ነበረ እ?
እሺ ጠይቂልኝና እደውልልሻለሁ ወይ ደግሞ ደውዪልኝ አንቺ እሺ፣ ተቸገርሽ።
ደውል- እሺ እናቴ እሺ።
እደውልልሻለሁ።
እሺ እሺ